እንችል
ሄሎ ስትልና ስትልን
እቃ ዘዴ እንዴት ነው ኦርደር ማለት የሚችለው?
ኦርደር ማድረግ ፈልገው ነው?
አይ ለኦርደር ሳይሆን እናንተ ጋር ይበለለ
ምን ለማቅረብ ፈልገው ነው ለእኛ?
የባልትና
እሺ እስቲ ስልክ ቁጥሮትን ይንገሩ።
ዜሮ ዘጠኝ እሺ ሰላሳ ሰላሳ
አንድ ዜሮ አንድ አስራ ሶስት ዜሮ
እሺ ስሞት አልበል ምንድነው
ምንድን ነው ያሉት product?
የባልትም ሽሮ፣ በርበሬ
የባልትና ውጤቶች አዎ፣
የት ነው location ኡ?
ቡልቡላ
እሺ አሳውቃቸዋለሁ። ነገ ይደውሉልታል።
እሺ።
እሺ መልካም ቀን።